hello ጤና ይስጥልኝ ቤት ራሄል ነኝ። በኩል ልርዳው ጤና ይስጥልኝ።
አብሮ ይስጥልን።
withdraw ባደርግም ብሩ ወደ account ም አይሄድም ወደ ቴሌብርም አይሄድም። ምን እንደሆነ አላውቅም።
እሺ ችግር የለውም check አደርግልሃለሁ። አንድ የቤት ቤት ቁጥርህን ንገረኝ፣ ስልክ ቁጥር።
አስራ አንድ እሺ
ዘጠና ሶስት የደወልክበት ነው ዘጠና አምስት አዎ።
ስድስት እሺ ስንት ብር ነበረ?
ሰባት መቶ ስልሳ ምናምን ብር እሺ ሰባት መቶ ስንት አልከኝ?
ስልሳ አምስት ነው እንደዛ ነው።
withdraw አልሆን ብሎ ነው አይደለ?
አዎ አዎ እንትን ነው ግማሹ ብር አራት መቶ ሰባ ብሩ non withdrawable balance ላይ ነው ያለው። ያ ማለት ትንሽ ከተጫወትኩ በኋላ ነው ማውጣት የምችለው።
እ፣
አሁን ማውጣት የምችለው ሁለት መቶ ዘጠና ሰባት ብር ብቻ ነው
እሺ እንጂ ሌላው ልክ ትንሽ ከተጫወትክበት በኋላ system ራሱ ይለቅልሃል። ከዛ በኋላ ማውጣት ትችላለህ። እሺ
እሺ እንደዛም በተረጋና ከእናንተ በኩል አያስፈልግም ነበረም። እሺ እ?
እንደዛ ማድረግ ጥሩ አልነበረም ግን እሺ
እንደዛ ወዲያው የገባ ብር ወዲያው ማውጣት ስለማይቻል ነው። እሺ system ኡ ለዛ ነው፣ ለዛ ነው።
አዎ አዎ ለዛ ነው።
በቃ በቃ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን ይሁንልህ።